Hello ጤና ይስጥልን ችብችብ።
እሺ ጤና ይስጥልኝ እና ሰላም ነሽ?
አብሮ ይስጥልን።
እሺ አሁን እቃ መጥቶልኝ ነበርና እሺ
የበቀደም ነው እንትን ያለ የታዘዘ የነበረው አሁን የመጣው ሁለት ነገር ነው። በዚህ ቁጥር አሁን በደወልኩሽ ቁጥር ነበር የታዘዘው Okay።
ድንችና ህይወት ነው?
ማንጎ ማን አዎ። ድንችና ማንጎ ነው የወሰድኩት፣ ግን Lifebuoy ኮድ መጥቶልኝ ነበረ እና የልብስ ሳሙናም አልመጣልኝም።
እሺ ስለዚህ ለነገ ላስተላልፍልዎት፣ ነገ መቀበል ይችላሉ።
አዎ ይች- እችላለሁ።
እሺ፣ ከነገ ነገ ግን እንዳያልፍሽም አይ አያልፍም።
ግን ኮድ መጥቶ እንዴት ይቀራል እንዴ እቃ?
አዎ አንዳንዴ warehouse እጥረት ሲያጋጥም ያው አይወጣም፣ ለዛ ነው።
እና okay አዎ እሺ ነገ በቃ።
እንልክልዎታለን።
እሺ እሺ።
እሺ እሺ፣ እናመሰግናለን።